Hello
ወይ ሰላም ነው።
ጤና ይስጥልኝ። ሀሚድ ሪመል ልርዳ።
እም፣ ቅድም system እየጫናችሁ ላይ ነበር፣ በመሀል- በመሀል መብራት ጠፍቶ ነበረ።
እሺ ጀንበር ነህ? ጀንበሩ ነህ?
እ?
ጀንበሩ አይ ነህ?
ወንዴ ነኝ።
Okay ወንዴ።
እ፣ እሺ check እያደረግንልህ ነው። እሺ ጻፍልን እዛው ላይ ምን ብዬ?
እ፣ መጥቷል መብራት ብለህ ጻፍ።
እሺ፣ እሺ እዚህኛው ላይ ነው ወይስ ያኛው ላይ?
ቴሌግራሙ ላይ እሺ፣ እሺ።
እሺ እሺ